ወይ የጸጋ በሱም ለካሁል በአራት ኪሎ ባልከው በቤተክርስቲያኑ በዛም ተለክቶ ነው አምስት ነጥብ ሰባት ሚኒመም ያለው ማለት ነው።
በአራት ኪሎ ተለክቶ ነው።
አዎ በዛ ለክቼ ማክሲመሙ ስድስት ነጥብ ሁለት ምናምን አለው፣ ግን ሚኒመሙ አምስት ነጥብ ሰባት አለ። በዛና ደግሞ ከገበሬ ኪሎ ነው አምጥ ምናምን የሆነው ከቤም ኧረ አዎ ከግብቱ ተለቼ